ጤና ይስጥልኝ ዶክተር
ቤት እንዴት አረፈችው?
እግዚአብሔር ይመስገን።
ለመመዝገብ ነበረ ቦታ ለመያዝ ለመመዝገብ።
እሺ በአካል ነው በኦንላይን?
አይ በአካል በአካል
ስምዎት ማድረግ አዲስ ስሞት ብርሃኑ ማለት አዲስ ም?
ብርሃኑ አዲስ ብርሃኑ
አዲስ ብርሃኑ።
አ አ እሺ ከየት አካባቢ ነው የደወሉልን?
ጦር ኃይሎች
ጦር ኃይሎች አ
ማስ- አ- ማስታወቂያውን ከየት ነው ያዩት?
ሚዲያ ላይ ነው social media ላይ ምን ላይ?
እ፣ ዩቲዩብ ላይ ነው ያየሁት የእንትን ላይ ምንድን ነው ስሙ ማራኪ ወግ ላይ
ማራኪ ወግ ላይ።
አ
እሺ እሺ ሄሎ ወይ